ማና ሄሎ ሄሎ እ ወጣሽ?
አልወጣሁም ባና የለም
አይ አለ፣ ኧረ እዚህ ወፍጮ ቤት አለ፣ እህል አለ፣ ግን መፍጫ አለ እንዴ እዚህ?
የለም ማራ አሁን ቤት ብቻ ነው እሺ እሺ፣ ቻው ቶሎ የለም አለ እያለች እኮ ነበረ
ማ እሷ ናታ ኧረ አለ፣ ያው እያሰራት
ማይቀሽ ቻው ይተኛ በቃ አምነን ውስጥ ይተኛል።
የት ውታችሁ አትወጣማ
አልወጣማ።
አስተኛው በቃ ፎጣ ብትይዝለት ጥሩ ነበር ቻው ቻው እሺ።
እሺ